ነብዩ ነኝ ከወላይታ ነብዩ
አዎ ከወላይታ ሀመራዊ ዘጠኝ መኪና ፋይል አስቀምጬ ነበር ገብቶ ወጡ መሰለኝ
ማለት እንትን እያሉልህ ነበር አዎ ገብተው ነበር ቴሌግራም ላይ እ አዎ አዎ አዎ ነብዩ የት ነበር ያልከኝ ይቅርታ።
ወላይታ ወላይታ
ቆይ እሺ አንዴ ሄሎ ወይዬ ወይዬ ቆይ አንዴ ስትመጣ ልደውልልሽ ወጣ ብላ ነው እሺ